Hello ጤና ይስጥልኝ።
እግዚአብሔር ይመስገን። ማን ልበል?
ከቺፕ ቺፕ ነበር የምንደውልልዎት።
እሺ፣ አቤት።
እ ቺፕ ቺፕ ላይ order አድርገው ተመላሽ ብር ነበሩ እና ቴሌብር በዚህ ስልክ ቁጥር የማይሰራ ተለዋጭ ስልክ እንዲሰጡኝ ነበር።
እሺ፣ ልስጥሽ። መሲ ቆይ፣ ኧረ ቆይ ነይ። እሺ፣ ዜሮ ዘጠኝ አስራ አንድ እሺ ሀምሳ ሁለት
ሁለት ሁለት ሀያ ሁለት አርባ
አርባ ስም ማን ነው?
መታሰቢያ order ያደረገችው እሷ ስለሆነች እሺ እሺ፣ ለእሷ ሰርሽ እናደርጋለን።
እሺ፣ እናመሰግናለን።